ጤና ይስጥልኝ ወደ ስፖርት እባክዎ ምን ልርዳዎት?
ሰላም አልገባልኝም ደግሜ ልላክልሽ እንደ screenshot አድርጌ በቴሌግራም ማን ልበል?
ስሜ ተስፋዬ ነው ማለቴ ሀብታሙ በሚል እንትን ሞክሬ ነበረ hello ሀብታሙ ቴሌግራም ቴሌግራም ላይ ላኩበት ነው ሀብታሙ
ቴሌግራም ላይ ገና ልላከው በአዲስ እምቢ አለኝ አልገባልኝም ብሩ
እኮ ቴሌግራም ላይ ላኩልን እና ነው የሚስተካከለው
ቴሌግራም ላይ የላኩት አልገባልኝ received ብላችሁን የላካችሁ ላይ ግን refresh refresh አድርገው ብላችሁ ያረኩት የለም አልገባል ማን ልበል ስሞትን የፍሪደም የሚለው ማለት ነው ቴሌግራም ፍሪደም
username ማለት ነው
ሁለት ሺህ ዘጠኝ መቶ ሀምሳ አራቱ ወደ ሁሉ ስፖርት check ነው ተመልሷል ያልነውት እኮ reversed ነው የሚለው እና አልገባም የለውም አሁን ብዙ ጊዜ ሞከርኩት log out ብዬም እንደገና ገባሁ log out ብዬም ደግሜ የገባሁ አልገባም የለም እሺ ድጋሚ check እናስደርግሎታለን